ጤና ይስጥልኝ ቤስት ቤት
withdraw ነበረ
እሺ
አስራ አራት ሺህ ብር በዚህ ቁጥር ነው ቤስት ቤት ስልክ ቁጥሩ አይደለም ንገረኝ እሺ ቁጥሩን ዜሮ ዘጠኝ ስልሳ አራት እሺ
ሰላሳ ሶስት እሺ ሰማንያ እሺ ሰላሳ ሁለት ሰላሳ ሁለት ዛሬ ነው withdraw ያደረግከው አሁን አሁን እሺ ጠብቀኝ አንዴ ክርስቲያን ነው አይደለ? account አዎ።
number ኡ አንድ ሺ ሀምሳ አራት ሰባ ስድስት ሰባ አምስት አራት ዘጠና ዘጠኝ አዎ እሺ confirm አድርጌልሃለሁ። ከሰዓታት በኋላ ይገባልሃል። እሺ ቻፓ ስለሆነ ትንሽ ሰዓት ይፈልጋል።
ከስም ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል።
ሌላም withdraw ነበረ ጠዋት ስንት ብር?
አስር ሺህ አምስት መቶ ብር አምስት እና መቶ ሀምሳ አራት ሺህ- ገብቷል።
አምስት እሱ መቶ እሱ አራት ገብቷል።
ሺህ ውስጥ አራት ሺህ ነበር ጠዋት አራት ሺ እሱም ገብቷል። ወደዚሁ account ክርስቲያን አላሚር።
እሺ እሺ እሺ እናመሰግናለን። መልካም ቀን